Dauda je. አቤት ሰላም ነህ?
እግዚአብሔር ይመስገን።
እንዴት ነው ተሳካልህ?
ያው አሁን ደውለልኝ ነበረው። ያው የተሳካልኝ ነው ደጅ አሁን ያስገባለሁ።
ነው ማለት ነው አይደለም? አሁን እ፣ አለቃዬ ጠርቶኝ እ፣ እ፣ ቀኑ አልቋል እ፣ እያለኝ ስለሆነ ችግር የለም ችግር የለም እጨርሳለሁ። እ፣ እንትን ግን እ፣ ትታወራኛለህ እንዴ ደጅ? hello hello hello፣
እ፣ የአዋሽ አላችሁ እንዴ? የተወሰነ ብር ነበረኝ።
እ፣ የትኛው አዋሽ ባንክ አላችሁ?
አዋሽ ባንክ እ፣ የለንም።
አይ አጋጣሚ የተወሰነ ብር ነበረኝ አዋሽና እም፣
እሱን እ፣ ለማስተካከል ፈልጌ ነበረ። በቃ ችግር የለም አ፣ አዋሽ አዎ።
ባንክ አዋሽ ባንክ የለንም። ንግድ ባንክ አለን።
በቃ ንግድ ባንክማ ያው ያስገባህበት እኮ።
በቃ እሺ፣ ጠዋት እሺ ሶስት ሰዓት ትመጣለህ?
ጠዋት ደርሰህ ይዤ እመጣለሁ። ጠዋት እሺ ሶ- እስከ ሶስት ሰዓት ያለ ችግር የለም። አላሳፍርም ደጅ እሺ እሺ እሺ እሺ